hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምንደውልዎት።
እሺ እ ስለ ቺፕቺፕ ያሉትን አስተያየት service ኣችንን ወደውታል ወይ? እ አጠቃላይ ስለ ቺፕቺፕ ያሉትን አስተያየት ለመቀበል ነበር የደወልነው።
አዎ እኛ ወደነዋል፣ ይኸው እየተጠቀምን ነው።
okay እም?
ቢስተካከል ብለው የሚነግሩን ነገር አለ?
ይህ fail ሲያደርግ ወዲያው ብሩን ብትመልሱልን፣ አሁን በ CBE ብር ምናምን የምንከፍለው እም።
ዘግየት ታረጉታላችሁ።
እሺ ስለዚህ ያው ይህ refund ሲያደርግ እ እ refund ቢፈጥን ነው የሚሉ ይዘገያል አዎ።
የሚሉ።
አዎ አዎ፣ እሱን ቶሎ ብሩን ብትመልሱልን እም።
እንጂ እሺ ሁሉ ነገር አሪፍ ነው። እኔ ደስ ብሎኛል።
እሺ እሺ ስለተጠቀሙ እናመሰግናለን። መልካም ቀን።
እሺ እና እሺ።
ሰላም